Hello? Hello? Hello?
ሄሎ አቤት ቤንሶሆ
በሰማ ዘጠና አንድ እና ዘጠና ዘጠኝ ደውዬ አሁን ዘወስደ አነጋ እ ሄሎ ሄሎ
ሄሎ
እ አቤት
ሄሎ ሄሎ አይሰማም?
ኢሳ ኢሳ
እሺ ማ- ምን ፈልገው ነው? ሄሎ
ሄሎ
አይሰማም?
ይሰማል
እም እያናገረችኝ ነበር።